hello ጤና ይስጥልኝ።
ጤና ይስጥልኝ።
ከፕሊቶ ነው ምስራ በምደውሎት አቶ ንጉሴ እንዴት ኖት?
ደህና እግዚአብሔር ይመስገን። ከየት?
ከፍሊንትስቶ ነው ምስ እሺ።
ሳምንት ቀጠሮ ነበር ነው አዎ ነው፣ ልክ ነው።
ቀጣይ ሳምንት አካባቢ check አገኝ ስላሉኝ ብዬ አ- አ- እም- okay okay። አሁንም እዚህ ገጠር ነኝ ያለሁት። እ፣ ይቅርታ አድርግልኝ። እ፣ ችግር የለውም።
next week ነው ብመጣ።
በቃ ይቻላል።
ይሄ ይሄ ያንተ ስልክ ነው?
አዎ ቼ- በዚህ ቢደውል ያገኙ ነው እሺ እሺ check ላጎት ብዬ ነው። መልካም እሺ። እኔ ጌታ እሺ፣ አመሰግናለሁ።
መልካም ቀን